የበጤናችን ሰላምኩና ሰባ ኮሚነታ
በምንድን ነው ስልክ ቁጥሩ?
እ እ ስልክ ቁጥሩ የእርዳታ ጥሪ ነው?
ምን አሉኝ?
የእርዳታ ጥሪ ነው ወይ?
ጠላ አምቡላንስ የአምቡላንስ አገልግሎት ነው የምንሰጠው።
እሺ መዝግቤ ያዘ እ መዝግቤ ያዘ ምን አሉኝ?
መዝግቤ ያዘ እንደዛ ብያ ያዙ። አዎ አዎ። እሺ እናመሰግናለን።
ችግር የለውም።